ሄሎ
ሄሎ፣ አቤት።
ሰላም ጤና ይስጥልኝ።
ሰላም ነው።
ሰላም ፍሊንትስቶን የደወሉት ምን ልርዳዎት?
ቤት ምናምን ሲስተዋወቅ ሰምቼ ነበር okay ምን ላይ ነው የሰሙት?
በኤፍኤም ማለት ነው።
ሬዲዮ ላይ እም፣
okay እኛ አፓርትመንት ቤቶች አሉን። ቅድሚያ ሶስት መቶ ሺህ ብር ከፍለው ቀሪውን በአምስት አመት ከወለድ ነጻ ነው።
ማለት በእንዴት ነው የሚከፈለው? እየሰሩ ማለት በአመት በአመት ይሰራል እንትን እም?
በ- ቤቱ በአጠቃላይ በስንት ይገመታል? ባ- እንትኑ ማለት ነው።
ቤቱ ከባለ ከስቱዲዮ ጀምሮ እስከ ባለ አራት መኝታ ድረስ አለን።
እም፣ ያው እንደነገርኩት ቅድሚያ ሶስት መቶ ሺህ ከፍለው ቀሪውን ደግሞ በወርም ሊሆን ይችላል በተርምም ሊሆን ይችላል እንደ እርሱ አቅም በአምስት አመት ጊዜ ውስጥ ከፍለው ይጨርሳሉ። ካለወለድ ማለት ነው።
መጠኑ ስንት እንደሆነ እንትን አይልም፣ አይረጋገጥም።
ከሁለት ነጥብ ስምንት ጀምሮ አለ። እንደሚመርጡት ቦታ እንደሚመርጡት ካሬ ይወሰናል ሙሉ ክፍያው።
የት የት ቦታ ነው ያለው?
እኛ ወደ ቦሌ፣ ሜክሲኮ፣ ሳር ቤት፣ ሲኤምሲ፣ ሀያት፣ ጣፎ፣ ሰሚት፣ ጀሞ፣ ቱሉ ዲምቱ እነዚህ ላይ አለን።
አይደለ?
አዎ የት አካባቢ ነው እርሶ?
እኔ ኦሮሚያ ክልል ነኝ።
እነዚህ አዲስ አበባ ውስጥ ናቸው ሳ- site ኦቻችን ያሉት።
ና አይደለ?
አዎ
እሺ